ሰላም ጤና ይስጥልን። ቤስት ቤት ቤቲ ነው የምንረዳው።
እስኪ የሆነ ትኬት ተመሳሳይ ኮሮች ናቸው። አንዱን ለቆታል፣ አንዱን አለቀቀውም። እስኪ ቼክ አድርግልኝ። አስራ ሶስት አንዴ ቆይ ጠብቀኝ። አስራ ሶስት
አርባ አራት ስድስት ዜሮ ዘጠኝ አስ- ይቅርታ አስራ ሶስት
አርባ ስድስት
አስራ ሶስት አስራ ስድስት ነው።
አርባ ስድስት
አንዳችሁ ት- ንገሩኝ። ይቅርታ እሺ። ዜ- አስራ ሶስት አርባ አርባ ስድስት አራት ስድስት
እሺ
ዜሮ አምስት ዜሮ አምስት እሺ ሰላሳ ሰላሳ ስምንት
ስምንት መቶ ብር እኮ ለቀውልሃል።
እኔ እንጃ አላሳያለኝ እኮ እዚህ ላይ እስኪ ላይ ኧረ ለምን አይ ሌሎቹ ይለቋል። አዎ። ቤ- ቤቱ ደግሞ ስንሄድ አናሳ- አላሳይም አለ።
አይ ከሸራው ጋር ይከፍታል። እሺ ስምንት መቶ ብር ቦነስ ሚኒንግ ለቀዋል። እዚህ
እሺ ቼክ ታድርገው እንደገና። እሺ
እሺ፣ አመሰግናለሁ።
መልካም